Hello?
አቤት
ምን እንርዳዋል?
አቤት አቤት።
አይሰማም? ምን እንርዳዋል?
አዎ ይሰማል። ይቅርታ ጋር የሆነ ካርድ አሞል- አሞልቼ ነበረ። የእሱ ካርድ ከ- ሲሜ ላይ ተሰርቆብኝ ነበረ።
እሺ፣ የ- ከምን ላይ ነው? በቴሌ ብር ነው? በምንድን ነው?
በዚህ ጋር በዚህ ሲም ላይ ነው ያሞላሁት። አስራ አምስት ብር ያለው አስራ አንድ ብር ጠፋበት። የት እንደገባ አላውቅም። አልተጠቀምኩም፣ ግን ባለው እዛ ላይ ያለው ፓኬጅ ነው የተጠቀምኩ አለው።
ቴሌ ደውሎ ይጠይቁ። ይሄ ቴሌ አይደለም።
ቴሌ- በቴሌ የምነጋገርበት ቁጥር አጣንና
ዘጠኝ ዘጠና አራት ደውሎ ይጠይቁ።
እሺ፣ እንደ ፊቱ እንደ በፊቱ ይነጋገራሉ። አረ
አዎ
እሺ